ለው ጤና ይስጥልኝ።
ጤና ይስጥልኝ። ማስታወቂያ እንትን ብላችሁ ነበረ ለጥፋችሁ ነበረ ማለት የእንትን የህፃናት ሞግዚት ተብሎ ተለጥፎ ነበረ።
ምን
የህፃናት ሞግዚት
እሺ፣ እርስዎ በሞግዚት መስራት
እ
ሞግዚት ሆኖ ነው የሚሰሩት ወይስ ደግሞ ልክ እንደ እንደ ማቆያ ነው አይደል የተከፈተው የህፃናት ዴይኬር ነገር እንደ ማቆያ በጣም አይደለም ነው መስራት የፈለገው አርጋ ህፃናት ስር ይሰሩ
ምናሴ ይቅርታ
ከፈለ የተመዘገቡት ለቀጠር የተመዘገቡት ህፃናት
ቆራረጠብን እናቴ
ሄሎ ብቻ ልበ